ሄሎ ጤና ስልክ ኢንስቲትዩት ሄሎ ሄሎ ሄሎ ቤት
ይሰማል አይደል?
አዎ ይሰማል።
ሰላም ነው?
ሰላም አለን።
እ እንትን ከአዳማ ከመደውለው አክሲዮን ለመግዛት ፈልጌ ነበረ።
እሺ
እ እንዴት ነው አካሄዱ?
ያው አክሲዮኑ ከሀያ ሺህ ብር ጀምሮ መግዛት ይችላሉ። ከሀያ ሺህ እስከ ሁለት ሚሊዮን እ የአንድ እ- አክሲዮን ዋጋ አምስት መቶ ነው።
አንድ ሺህ ብር ነው?
ምን አሉኝ?
አንድ ሺህ ብር ነው የአንድ አክሲዮን ዋጋ?
አምስት መቶ አምስት መቶ ነው?
አ አዳማ ነው ያሉት? ሄሎ ሄሎ